ስለ ጤና ስትል ቀጥታም ብላ
ጤና ይስጥልኝ። እንትን ብ- ቢሃም ክሊኒክ ነበርና refer ለማድረግ ወስ- ፈልገን ነው ወደ ሚኒሊክ።
እሺ፣ ሚኒሊክ ሆስፒታል ደውሎ እንደምን አዎ አዎ፣ ደውለን እንትን ብለናል፣ ኑ ተብለናል።
እሺ፣ ምንድን ነው case ኣቸው?
severe pneumonia።
ኦክሲጅን ይጠቀማሉ?
አዎ ኦክሲጅን ትጠቀማለች። አዎ
ለስንት ነው የሚጠቀሙት ኦክሲጅን?
እ፣ አንድ ከአንድ ሊትር እስከ ሁለት ሊትር ላይ ማለት ነው።
እሺ፣ ስማቸው ማን ነው? ሚኒሊክ check ላድርግ አንዴ።
የል baby ሂላሪያ ሂላሪያ። እሺ እሺ፣ መልሼ እደውላለሁ። አንዴ check አድርጌ።
እሺ፣ ሚኒሊክ ነው። እሺ እሺ እሺ